hello ጤና ይስጥልኝ። ከቺፕቺፕ ነበር የምንደውልልዎት። እ ዶሮ order አድርገው ነበረ አስራ ሁለት piece ማለት ነው። እና ያው ለነገ ነው የምንልክልዎት። ነገ እርግጠኛ መረከብ ይችላሉ አይደለ?
አዎ ቤት ናት።
አዎ እ ማለት አሁን maybe እርስዎ እ driver ኦች ደውለው መረከብ ካልቻሉ ያው ተመላሽ ስለሚሆን ብር ተመላሽ አናደርግም። መጀመሪያ እርስዎን check እናድርግ ብለን ነው።
ችግር የለውም። እኛ እንትን ሲመጡ እንትን እንቀበላቸዋለን። ካሌለን ራሱ ዘበኞች ይቀበሉልናል።
በቃ ስለዚህ ስልክዎትን አይዝጉት። የት location ኑ?
መገናኛ ዳኞች አፓርትመንት።
በቃ እሺ፣ እሺ ነገ እንልክልዎታለን። መልካም በዓል።
አሜን ለሁላችሁ።
እሺ፣ መልካም እሺ